ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
አሁን በቴሌግራም ላይ የሆነ ነገር አስቀምጥ ብሎኝ እሺ
እዛ ላይ አስቀምጫለሁ። ትናንት ማታ ብር
ማን ልበል?
withdraw ሳደርገው ብሩ አልገባልኝም ቴሌብር ላይ
እሺ ማን ልበል ስሞትን? የቴሌግራም
የቴሌግራም አቤል አቤላ ገዜ ይላል
አቤላ አ እ
ገዜ ብሎ ነው ያለው።
አቤላ ገዜ ስልክ ቁጥርህ ስንት ነው?
ስልሳ ሰባት ዜሮ አንድ ሀያ አራት ሰማንያ አምስት
እሺ ስንት ብር ነው?
ሶስት ሺህ ብር እሺ የብሩን መጠን ይጻፉ።
እሺ ሰዓት ሳተርዴይ ዘጠኝ ሰዓት ነው የሚለው ዘጠኝ ሰዓት ነው። ከሌሊቱ ስምንት ሰዓት ነው ግን ማታ ይመስለኛል።
ቅዳሜ
አዎ ትላንት ማታ
ትላንት ትላንት- ቅዳሜ አይደለም እኮ ሳተርዴይ ነው እዚህ ጋር የሚለው
ጠዋት ቀኑ ትላንት ቅዳሜ ተሳስቼ አይደለም።
ነው አዎ ተሳስቼ እሱን ነው መሰለኝ።
በስትክክል በስትክክል ይጻፉት።
ነገ ትላንት ስንት ነበር?
ትላንት ዘጠኝ ነው ግን ቀኑ ቀ- ቀኑ ቅዳሜ አይደለም።
አሀ ወሩስ
ወሩም ዘጠኝ እ- ወሩ አስር ነው።
አሀ ወሩ ዘጠኝ ቀኑ አደረኩ።
ዘጠኝ ወሩ አስር ሁለት ሺህ ሀያ አራት ያርጉና እሺ ቀ- ቀኑ ደግሞ እ፣ በትላንትና እሮብ ብለው ይጻፉ እና ደግሞ አሃ።
የብሩን መጠን ይጻፉበት።
እሺ ቀን ሮብዬ ከዛ ዘጠኝ አስር ዘጠኝ አስር ሁለት ሺህ ሀያ አራት እሺ እና ሶስት ሺህ ብር